ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
ሄሎ
ሄሎ፣ አይሰማም?
ጤና ይስጥልኝ። ይሰማል? አሁን
አብሮ ይስጥልን። ሰላም order ነበረን እንትን ሆኖ መጣ። ምንድን mismatch ሆኖ ነው የመጣው የአቤቻ በሚል በዚህ ስልክ ማለት okay። ምን ሆነቦት?
ማንጎ ነበር expect የምናደርገው ሽንኩርትና አቮካዶ መጣ።
okay፣ እንደዛ ነው የመጣሉት።
እ
ሽንኩርትና አቮካዶ ነው የመጣሉት።
ሽንኩርትና አቮካዶ ነው የመጣልን። መልሰነዋል፣ ለ driver ኡ ሰጥተነዋል።
okay፣ እሺ። ማንጎስ አልባ አልተቀበልንም። እ እ ማንጎ አልመጣም።
ማንጎ አልመጣም። አቮካዶና ሽንኩርት ማን ነው? ሽንኩርትና አቮካዶ ደግሞ ባለፈው አዘን ቅዳሜ ዕለት የቆየ መጥቶ ነበር።
okay። አዎ።
አይ የቆየ አይደለም። እንትኑ እንደዛ አይነት quantity አላዘዝንም እኛ።
እሺ፣ okay።
የሌላ ሰው ነው የተቀበሉ እ?
በቃ እሺ፣ የሌላ ነገር ሰው ነው quantity ው እንትን ስለሆነ እ፣ አዎ።
መልሰነዋል። ትክክል ስላልሆነ ችግር የለውም። ነገ ላስገባሉት የእርሱ
አረ ነገ ነገ እያላቸው አሁን ሰኞ ብለሽ ነበረ ትናንትና ቅዳሜ ዕለት ደውለን ማለት ነው።
አዎ የተሳሳተ product ስለወጣ ነው እንጂ አዎ ለሰ- ለዛሬ ለዛሬ ነበር የሚመጣሉት።
እኮ በቃ እሺ ነገ ይምጣ እንግዲህ የሚደረግ በቃ እሺ። የት ነበረ location?
እ፣ ብርጭቆ አርባ ስልሳ በቃ እሺ፣ እሺ ነገ አስገባልዎታለሁ። ይቅርታ በጣም እሺ እሺ አልተመለስኩም።